Hello ወይ ሀሴት ነኝ ራስ እንዴት
አለሁልሽ። እግዚአብሔር ይመስገን።
በድጋሚ ደወልኩ። ቡሽራ ነኝ።
ችግር የለውም ቡሽራ።
ስልሳ ሶስት ሀያ አምስት ሌላ አይ አልሰጡኝም። እዛው እየጠበኩ ነው።
እሺ ስልሳ ሶስት ሀያ አምስት ሀያ አምስት
እሺ እሱን earning ኡን ታስታኪው እና ስልሳ ሶስት ሰላሳ ስምንት ደግሞ ታስወጭልኛለች።
ስልሳ ሶስት ሰላሳ ስምንት
ተቃራኒ ሆኖ ነው።
አዎ አይ ቶሎ ቢደርስ ወስዶ ነበር፣ ግን ሲቆየ እነዛኞች
okay እሺ፣ ቆይ አንዴ እዚሁ ጠብቀኝ። እሺ እም? አላወኩም። ቡሽራ ከሸገር ሴምሲ
እሱ እርኒንግ ነው።
አዎ ከኮርነር የኮርነሩን አስወጪው፣ ምክንያቱም ቶሎ አይደርስም።
ቆይ አንዴ ማስወጣት አልችልም። አንዴ ለዲስፓች ልንገርልህ።
እኔ እንግዲህ ያው ዞሮ ዞሮ የሞተረኛ ይዜ እንደዚህ አይታሰብም፣ ከባድ ነው። ከደረሰ ሰራዋለሁ።
እሺ ቡሽራ እነግርልሃለሁ።
እሺ ያንኛውን እርኒንጉ እንዳትረሽ ነው። ይሄ ያንኛውን ደግሞ ከስተመር ደውዬ አልፈልግም ካለ እኔ ምን ማድረግ አልችልም። እኔ ያልታጥቀኝ ሰው
አዎ ግን አንዴ ቆይ ደውዬላችኋለሁ። በዛኛው ቼክ ላድርግልሽ ብለውኝ ነው። ንገረኝ ግን ኦርደር ነምበሩን ንገረኝ። የኛውን- የ- የኮርነሩን አ የ- ምንድን ነው አርኒንጉን?
መጀመሪያ የነገርከኝ
የመጀመሪያ እንትን የሞተሩን የሞተር ስልሳ አንድ ዘጠና ሶስት ስልሳ አንድ ዘጠና ሶስት ዘጠና ሶስት እሺ እሺ እሺ ውሻቸዋል